የሚያስፈልገን ሲሆን
እሺ አብሮሽ ስለናት ዩቲዩብ መማር ነበረ።
እሺ አሁን ላይ የአንድ ሳምንት ኮርሶች ናቸው ያሉን። ማስታወቂያውን አይተዋል።
እርታና ስልክሽ
ሄሎ፣ አይሰማም? ሄሎ፣
ሄሎ ሄሎ፣
አቤት፣ አይሰማም?
ትንሽ ያስተጋባል ስልክሽ፣ ለዛ ነው።
እሺ እ የአንድ ሳምንት ኮርሶች ናቸው ያሉት። ማስታወቂያ አይተዋል።
እሺ ይሰማል። አዎ።
እሺ ምን ኮርስ ነው መማር የፈለጉት?
ሄሎ
ሄሎ፣ አሁን ይሰማል?
አሁን ይሰማል ናት።
እሺ ምን ኮርስ ነው መማር የፈለጉት? የአንድ ሳምንት ኮርሶች ናቸው ያሉን፣ አራት ኮርሶች።
Okay አዎ፣ በ YouTuber ለመሆን ስልጠና እንዳላችሁ ሰምቼ ነበረ።
ከዚህ በፊት YouTube channel አሉት?
የለኝም፣ አዲስ ነኝ።
እሺ አዲስ